Hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
ቦታ ለመያዝ ነበር ለነገ አንድ ሰው ለመጨመር።
እሺ ይቻላል። ስሞትን ማን ልበል።
እሺ አልታሰብ ሞላ።
ማን አሉኝ?
አልታሰብ ሞላ።
እሺ ስልክ ቁጥር ይንገሩኝ።
ሀያ ስምንት ሰላሳ አራት አስራ አንድ ዜሮ አራት ሀያ ስምንት ሰላሳ አራት አስራ አንድ ዜሮ አራት አዎ እሺ መደበኛ ነው VIP?
VIP
እሺ ለስንት ሰው ነው ቦታ የሚያስይዙት?
ለአንድ ሰው ቅድም አስይዤ ነበር ለእኔ አሁን ለእሱ ነው።
Okay እሺ ይቻላል። እሺ እናመሰግናለን። መልካም ቀን።
አይሽ እሺ